Hello Hello ታመነ
አቤት።
ከቢሮ ነበር ምደውልልህ።
እሺ አሁን ብርቱካን አስረክበህ ነበረ ፈረንሳይ የገነትን ይኸው ማን ገነት?
ገነት አዎ፣ ብርቱካን እሺ እና እ, አንድ ፌስታል ይጎላል አለች አራት ኪሎ ማለት ነው ሙሉ የአንድ ሰው order ማለት ነው። አሁን የትኛው ነው check ያደረግኩት አለች።
ገነት? ቆይ እቃ ጎሏል ነው መሰለኝ። ቆይ እስኪ አንተ አስራ ስምንት ኪሎ አዎ ማለት ነው አስራ ያወጣ ነው።
ስምንት ኪሎ ነው አራት ኪሎ ይጎላል ማለት አስራ አራት ነው ያለች?
ፌስታል አዎ ስከፍተው ፌስታሉን አለች አንድ ስር እ።
የለውም አለች አራት ኪሎ ማለት ነው
እ። አስራ ስምንት ኪሎ እኛ መዝነን ያወጣ ነው እኮ እኛ ነካ ነው ሲጀመር። አሁን እኔ አጠገቧ ነኝ፣ ከፈለኩኝ እመለሳለሁ።
አዎ ተመለስ በቃ እሺ አይሻልም እንዴ እና ወይ ልደው- አውራትና መልስ አደውልልኝ እሺ
እሺ እሺ ታመነ ቶሎ በል